Hello ጤና ይስጥልኝ ሎንቺ ነው የደወሉት ምን ልርዳዎት?
ሰላም እንዴት አለ?
እግዚአብሔር ይመስገን።
stand up comedy ውን ለመታደም ፈልገን እሺ ምዝገባው ቲኬት እንዴት ነው የምናገኘው?
እ፣ ትኬት ከዚሁ ሲኤምሲ Economic Association ህንጻ።
እ፣ እንዲህ ኦንላይን መቁረጥ አይቻልም?
አይቻልም፣ በአካል ነው።
እሺ ለስምንት ሰዓቱ በዛው ሰዓት ብንመጣ እንደርሳለን እናገኛለን?
ትንሽ ቀደም ብለው ይመጡ።
አዎ ቀደም ብለው ይገኛል።
ለትኬት- አዎ ሰባት ተኩል ምናምን ብንደርስ ይገኛሉ አዎ፣ ቲኬት ለስምንት ሰዓቱ ማለት ነው።
አዎ፣ ስሞትን ይንገሩኝ እ፣ ሱዚ አለኸኝ ምን አሉ?
ሱዚ አለኸኝ ሱዚ አለኸኝ
እሺ ስልክ ቁጥር ሌላ እሺ እ፣ ሰላሳ ሶስት ሰላሳ ሶስት ሰላሳ ሰባት ሰላሳ ሰባት ሰላሳ ሶስት ሰላሳ ሶስት ሰላሳ ስምንት ሰላሳ ስምንት okay። መታደም የሚፈልጉት ስምንት ሰዓት ላይ ነው።
አዎ የስምንት ሰዓቱን ሌላም ሰው አለኝ ብዛት ስንት ናችሁ አጠቃላይ?
ሁለት ሁለት ናት ሁለት ከኔ ጋር።
ቤተሰ- ቤተሰብ ናችሁ የሚመጣው አዎ አብሮ?
አዎ እሺ ስለ ደወሉ እናመሰግናለን። መልካም ምሽት ይኑርዎት።
የእሷን ስም መያዝ አይጠበቅብን ችግር የለም። ሁለት ብዬ ቤተሰብ እየመዝግብ ያለ ስለዚህ አሁን ቡክ ተደርጎልናል ማለት ነው አዎ እሺ እሺ ወንድሜ እሺ።
አመሰግናለሁ እሺ ሰላም አምሽ መልካም እሺ